ஹலோ அண்ணே, சொல்லுங்க நான் பேசுறதுல
ኤችኤፍ ወደ ቴሌ ብር የላኩት ብር አየር ላይ ቀረብኝ አልገባም።
እሺ የቴሌ ብር ቁጥሮት ንገሩኝ።
ዜሮ ዘጠኝ ዜሮ ዘጠኝ ስልሳ ዘጠኝ
ስንት አሉ?
ዜሮ ዘጠኝ ስልሳ ዘጠኝ ስልሳ ዘጠኝ ሰባ አራት
ሰባ አራት
ሰባ አራት አሁንም እሺ ሰባ አራት አሁንም አርባ
እሺ መቼ ነበር
እ እ እ መቼ ነበር ቀኑ?
እ እሑድ ማታ
እሑድ ማታ እኛ ጋር የመጣ የለም። እሺ የተጫወቱበት ድርጅት ጋር ደውሎ ይጠይቋቸው። እኛ ጋር አላኩትም። እሺ hello ወይ እኛ ጋር ስላላኩት የተጫወቱበት ድርጅት ጋር ደውሎ ይጠይቋቸው።
አራዳ
አዎ እሺ